Abadasim.
ልኝ አክሴ መሀሌት የባክሙል እርዳዎች
ሄሎ ጤና ሄሎ ይስጥልኝ።
ስትልኝ አብሮችታን ሰላም።
እንትን ፈልጌ ነበር ከሁሉ ስፖርት ብር ዊዝድሮ አድርጌ አጥራሁት። አሁን ምን ያህል ብር ነበር ውጭ ያደረጉት?
እ?
ይሰማውታል?
አልሰማህም?
ሄሎ ይሰማውታል? ለመኛች አዎ አዎ፣ አሁን ይሰማል።
እሺ፣ ምን ያህል ብር ነው withdraw ለማድረግ የሞከሩት?
አንድ ሺህ ዘጠኝ መቶ
እሺ፣ ወደ ምን አካውንቶት?
ወ- ወደ አሪፍ በአሪፍ ፔይ አድርጋችሁ withdraw ማድረግ ትችላላችሁ የሚል አማራጭ መጣና በዛ ነው withdraw ያደረኩት።
እሺ፣ በአሪፍ ፔይ በ- በኩል አድርገው ወደ ምን አካውንቶት እንዲገባ ነበር የፈለጉት?
ወደ ቴሌብር ቴሌብር። እሺ፣ ዛሬ ነው የሞከሩት?
አዎ፣ አሁን ነው ትንሽ ቆየት ብሎ እሺ፣ ቴሌብሩ አሁን የደወሉበት ቁጥር ነው?
አዎ።
እሺ፣ ስሞትን ይንገሩኝ።
አማኑኤል ብርሃነ መረሳ ቴሌብሮ የተመዘገበበት ነው አይደል?
አዎ
እሺ የሰጡንን ቁጥር መዝግበናል፣ እንዲሁም የሰጡንን መረጃ። አሁን ደግሞ እኛ በምንሰጡት እ፣ ስልክ ቁጥር ቴሌግራም ላይ screenshot አንስተው ይልጉልናል።
በቴሌግራም አዎ ቁጥር የያዙ ልስጦት ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት ልድገምልሽ አንድ ጊዜ ዜሮ ዘጠኝ ዘጠና ሁለት አስራ እሺ።
ሶስት ዜሮ አንድ ሀምሳ አምስት ልክ ኖት። በዚህ ይላኩልን።
ም- ምንድን ነው ምልክልሽ አሁን በዚህ ከሁሉ ስፖርት ላይ ከ transaction history ው ላይ አዎ።
ገብተው ይህንን አንድ ሺህ ዘጠኝ መቶ ብር ለማውጣት ሞክረው እንደነበር የሚያሳየውን አ፣ ያንን ዝርዝር ይላኩልን።
በቴሌግራም ላይ ወደዚህ ስልክ ማለት ነው አዎ ልክ ነው። እሺ ሌላ ምረዳውት ነገር አለ?
የለም እሺ ስለ ደወሉ እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ምሽት።